ሄሎ ሄሎ ጤና ይስጥልኝ ጂቶን painting አዎ አቤስጥሌ ሀዊ እባላለሁ ከዊፕላስ technology solution ነው የምደውለው እሺ
ድርጅታችን ዊፕላስ technology solution አዲስ መተግበሪያን በመያዝ ወደ ገበያ መጥቷል እሺ በዚህ መተግበሪያ ላይ ከሀምሳ በላይ የተለያዩ service ኦችን በአንድ ላይ ማግኘት የሚያስችል ሲሆን ከእነዚህም service ኦች መካከል የእናንተ የ painting ድርጅት አንዱ ሆኖ በመመረጡ በዚህ application ላይ ምርትና አገልግሎቱን እንዲያስተዋውቁ ጋብዘንዎታል okay እሺ እሺ እ እና እ application ኣችን ዊፕላስ solution ነው የሚባለው።
በጣም ይቅርታ አንዴ አንድ ጊዜ ቀስጭኛል ይቅርታ ችግር የለም በጣም ይቅርታ አንዴ መልሼ እደውላለሁ እ ችግር የለም